ጤና ይስጥልኝ እንደምሽቱ።
Hello ጤና ይስጥልኝ። በ account ቁጥር ባስቀመጣችሁት ለመክፈል የ stand-up comedy ውን ትኬት ለመክፈል ብለን አዎ አዎ።
account not founded ምናምን እያለ እና እያለ ንግድ ባንክ ዛሬ እንትን አይሰራም፣ system አይሰራም እና በአካል መጥተውም እንትን ማድረግ ይችላሉ፣ መስተናገድ ይችላሉ። ከዘጠኝ ሰዓት በፊት ይምጡ። ከዘጠኝ ሰዓት በኋላ እህ፣ ትኬት አንሸጥም። ከዛ ቀድመው ነው
አይ ከሌላ ባንክ ነበር ግን transfer ልናደርግ የሞከርነው።
ይቻላል። other bank እምቢ አሏት።
አዎ other bank ብለህ ነው ስሙ ሊመጣልን አልቻለም። ከቴሌብር ላይ ነበር ለመክፈል የሞከርኩት።
ሜ- እኔ እንጃ maybe ሙሉ ለሙሉ ንግድ ባንክ እንትን system ስላቆመ ለዛ ይሆናል።
okay okay፣ ስለዚህ በአካል መጥተው በ cash መክፈል ይችላሉ።
እሺ እሺ።
ተደውላ መቻላለ መልካም ቀን።
ሊንኩ ላይ ገብተው ማድረግ ይችላል።